ሄሎ ወይ እንደ ሄሎ እያልሽኝ ነበር እንዴ?
እያልኩ ነበርኩ።
ይኸው ሰማንያ አንድ አስራ ሶስት በጣም እኮ ቆያችሁ ሳታነሱ።
ሰማንያ አንድ አስራ ሶስት መገናኛ ነው የምሄደው እኮ አምስት ምን አርግልኝ። በዛው ደግሞ የዝናብን ጨምሪ።
ቼክ አደርግልሃለሁ።
በደንብ ነው ሲፒን የምታደርጊው ቅድስት።
ቼክ አደርጋለሁ።
እሺ፣ መጌ ነው የምሄደው። ለዛም ዝናብ አለ።
እሺ ቼክ አደርገዋለሁኝ። ችግር የለውም።
እሺ